ጤና ይስጥልኝ ሁሉ ስፖርት በምን ልርዳው?
ባንቺ account አስገብቼ ወደዛ ታስገብልኛለሽ?
ምን አሉኝ?
ባንቺ account አስገብቼ
በአንቺ
ቴሌ ቴሌ ብር አካ- ስልክ ሰተሽ ነበረ እሺ
እኮ በዛ ላስገባና አንቺ ወደ ኦንላይን ላስገብልኛለሽ?
አይ አይደለም ቴሌግራም ላይ መላክ አለቦት
በቴሌግራም አዎ በቴሌግራም ሲልኩ ነው የምናስገባሉት የቴሌግራም ስልክ ይዘዋል ሰላሳ ሁለት አስራ ስልሳ ስድስት መጨረሻ ሰላሳ ሁለት ሰላሳ አምስት አስራ ዘጠኝ ስልሳ ስድስት የቴሌብር ስልክ ነው ቴሌብር የሚያስገቡበት ስልክ ነው ዜሮ ዘጠኝ ሰባ ስምንት የተሰጠውት ደግሞ ቴሌግራም የሚጠቀሙበትና ቴሌግራም ላይ የሚልኩበት ስልክ ነው
ቴሌግራም በየትኛው ማስገባው?
እኮ ሰባ ስምንት የሰጠውት ሰው ላይ- ስልክ ላይ
ሰባ ስምንት አልተ የቴሌ ብሩ ብቻ ነው የተሰጠኝ።
የቴሌብር ብቻ ነው የተሰጡት ሰላሳ ሁለት ቤት አዎ እሺ ያዙ ዜሮ ዘጠኝ ሰባ ስምንት
ዜሮ ዘጠኝ ሰባ ስምንት አስራ ስድስት
አስራ ስድስት ሰላሳ
ሰላሳ ዜሮ ስድስት እሺ